Hello ሰላም ጤና ይስጥልኝ ቤስት ቤት ነኝ እባክዎ ምን ልርዳዎ? Hello
Hello አቤት ሰላም ጤና ይስጥልኝ ቤስት ቤት ነው የደወሉት ምን እንርዳዎ?
በቴሌግራም screenshot አድርገህ ላክልኝ ብሎኝ ልልከው ስል error transfer error እያለ ነው።
ይቅርታ ምን አልከኝ?
በቴሌግራም የሆነ ትኬት ቆርጬ እና አልታረመም ነበር እና screenshot አድርገህ ላክልኝ ብሎኝ ከዛ ልልክለት ስል transfer error አለ።
ጻፈው ምናልባት ጻ- ጻፍለት እስቲ አባቴ
እሺ፣ እሺ ጻፍለትና እንትን ይልልሃል እሺ እሺ አሁን እሺ እናመሰግናለን እሺ ስለደወልክ መልካም ቀን